አሎ
ጤና ይስጥልኝ አብሮ ይስጥልኝ።
ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ ሁንዳፍ ባርና ሬስቶራንት ኖት አደለ?
አዎ ሁንዳ አዲስ የቢጃ የመለያ ቁጥር SMS ልከን ነበረ። በዚህ ሰሞን ደርሶታል?
አይ አልደረሰኝም።
እሺ ካልደረሱት የያዙት አሁን ልንገሮት።
እሺ ንገሪኝ።
ሀምሳ አንድ መስመር ላይ ኖት? ደንበኛችን መስመር ላይ አሉ?